በኢትዮጵያ የተደረገው የነዳጅ ዋጋ ጭማሪ የዋጋ ግሽበቱን በማናር የኑሮ ውድነት እንደሚያባብስ አንዳንድ የአዲስ አበባ ነዋሪዎችና አሽከርካሪዎች ተናገሩ። በነዳጅ ዋጋ ጭማሪው ዙሪያ ለአሜሪካ ድምፅ አስተያየት የሰጡ አሽከርካሪዎች እርምጃው በስራችን ላይ ተጽዕኖ ይፈጥራል፣ የኑሮ ውድነትንም ያባብሳል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ በዓለም ገበያ የነዳጅ ዋጋ መጨመርና በቅርቡ የተደረገ የማክሮ ኢኮኖሚ ማሻሻያ በነዳጅ ዋጋ ላይ ማስተካከያ ለማድረግ መንስኤ መሆናቸውን ለአሜሪካ ድምፅ ገልጸዋል። የተደረገው የነዳጅ ዋጋ ጭማሪም ከዚህ ቀደም የተለ መደ የህብረተሰቡን አቅም ያገናዘበና ፍትሐዊ መሆኑንም አመልክተዋል። ገብረ ሚካኤል ገብረ መድህን በዚህ ጉዳይ ተጨማሪ አለው።
የኢትዮጵያ የንግድና ቀጣናዊ ትስስር ሚኒስቴር ባለፈው ማክሰኞ ዕለት መስከረም 28 2017 ዓ ም ከምሽቱ 12 ሰዓት ጀምሮ አዲስ የነዳጅ የችርቻሮ መሸጫ ዋጋ ተግባራዊ ማድረጉን አስታውቋል። በዚህ መሰረት የቤንዚን መሸጫ ዋጋ ቀድሞ ከነበረው 82 ብር ከ60 ሳንቲም ወደ 91 ብር ማደጉን የሚኒስቴር መስሪያ ቤቱ መግለጫ አመልክቷል። ናፍጣ ደግሞ ቀድሞ ከነበረው ዋጋ በ6 ብር ከ50 ሳንቲም ጨምሮ በሊትር 90 ብር እንዲሸጥ ተወስኗል። በሚኒስቴር መስሪያ ቤቱ የሚኒስትሩ አማካሪ አቶ አህመድ ቱሳ ስለ ዋጋ ማስተካከያው ለአሜሪካ ድምፅ በሰጡት ማብራሪያ ለማስተካከያው መንስኤ ናቸው ያሏቸውን ሁለት ጉዳዮች አንስተዋል።
አንደኛው ነዳጅ ሙሉ ለሙሉ ከውጭ እንደምንገዛ ይታወቃልና ሁልጊዜ የዓለም ዋጋ ከፍና ዝቅ ስል እሱን ተከትሎ የሚደረግ የዋጋ ስርዓት አለ። አሁን ከቅርብ ጊዜ ወዲህ በመካከለኛው ምስራቅ የተፈጠረው ሁኔታ ተከትሎ ከሰሞኑ ትንሽ መጠኑ ከፍ እያለ የመጣበት ሁኔታ አለ። አንዱ እሱ ነው። ሁለተኛው ደግሞ የማክሮ ኢኮኖሚ ማሻሻያ በሀገር ደረጃ ተግባራዊ ሆኗል። ሪፎርም ተከትሎ የዶላር ገበያ ላይ የተፈጠረው ጭማሪ የነዳጅ ዋጋንም የሚነካ ስለሆነ በዚህ ሁለት ምክንያት ነው ይህንን ዋጋ ለማስተካከል የተሞክረው።
የማክሮ ኢኮኖሚ ማሻሻያውን ተከትለው ከሁለት ወራት በፊት ተግባራዊ የተደረገው ገበያ መር የውጭ ምንዛሪ ተመን የነዳጅ መግዣ ወጪያችንን ጨምሮታል ያሉት አማካሪው መንግስት በመጣው የዋጋ ለውጥ ላይ ከፍ ያለ ድጎማ በማድረግ በሊትር እስከ አስር በመቶ የሚደርስ የዋጋ ማስተካከያ ማድረጉን ተናግረዋል። ስለዚህ ጉዳይ ለአሜሪካ ድምፅ አስተያየት የሰጡ አንዳንድ የአዲስ አበባ አሽከርካሪዎችና ነዋሪዎች በበኩላቸው ከፍተኛ ነው ያሉት የነዳጅ ዋጋ ጭማሪው በኑሯችን ላይ ተጽዕኖ ያሳድራል በማለት ገልጸዋል። በታክሲ ሥራ እንደሚተዳደር የገለጸልን አጎናፍር ሸዋ ይልፋ ጭማሪው ኑሯችንን ያከብደዋል ይላል።
የነዳጅ ጭማሪው በቃ ኦቨር ሆነ። ቤንዚን መኪና ብትላቸው አሁን በቃ ጓደኞች ቆሞ ነው ያሉት አብዛኛው ማለት ነው። እነዚህ የምታያቸው እዚህ ጋር አጠገብ የነበሩት አሁን ጓደኞች ናቸው። መኪና ቆመው ያሉት ብትሄድ መኪናቸው ቆሟል። አይመጣጠንም ከምንም ጋር ማለት ነው። ዘጠና አንድ አስራ ሶስት ብር ጭማሪ ናፍጣውን እንደምታዩ ተጨናንቀን ነው የምንሰራው። እስካሁንም አጥጋቢ አይደለም ስንሰራ የነበረው ድጎማም ነበረ። ድጎማው ተቋረጠ። አሁን በቃ ላለመራብ ምናምን የምትሰራው ስላለ እንደዚህ በቃ ስራ ላለመፍታት ይቸግራል። ከተቀመጥ ሁል ማታ ዳቦ ምናምን የሚጠብቃል ልጅ አለ ብዙ አሁን ትዳሩን የበተነ አለ አመንክም አላመንክም ራይድ በተባለው የትራንስፖርት አገልግሎት አቅራቢ ድርጅት ስር አገልግሎት እንደሚሰጥ የነገረን ሌላው አሽከርካሪ ጌታቸው አዳነ የነዳጅ ዋጋ ጭማሪው በስራችን ላይ ጫና ይፈጥራል፣ ተገልጋዮችንም ያሸሽብናል በማለት አማሯል።
የነዳጅ አሽከርካሪ ላይ ታሪፍ ጭማሪ ይኖራል። customer ኡ ደግሞ ያው ኑሮ ውድነቱ ቤንዚን ሲጨምር ትራንስፖርት ዋጋ እና ማሻሻያ ይደረጋል። እሱ ባደረግክ ቁጥር ህብረተሰቡም ኑሮ አሁን ትንሽ ውድነት ስራ ያለ የትራንስፖርት አገልግሎት የሚሳፈረው customer ይቀንስብናል።
የንግድና ቀጣናዊ ትስስር ሚኒስቴር አማካሪው አቶ አህመድ ቱሳ በበኩላቸው በሰጡት ምላሽ በነዳጅ ላይ የዋጋ ማስተካከያ ማድረግ የተለመደ ነው ካሉ በኋላ የአሁኑ ጭማሪ ከዚህ ቀደም ከተደረጉት ጋር ሲነጻጸር ከፍተኛ አይደለም ሲሉ ተከራክረዋል።
ባለፉት አራት ዓመታት ከዚህ ከፍ ያለ ጭማሪ ተደርጓል። ይሄ እስካሁን ከተደረገው በጣም ትልቁ ነው የሚያስብል አይደለም እና በዚህ ደረጃ ሁለት ሶስት አራት ጊዜ አድርገናል እና የተለየ አይደለም። ሁለተኛው ለምሳሌ አሁን ያለውን price በአስር በመቶ ብቻ ነው የሚጨምረው ቤንዚን ላይ። ናፍጣ ላይ ስራ ላይ የነበረውን ዋጋ በሰባት ነጥብ ስምንት ብቻ ነው ከፍ የሚያደርገው።
አሁን ባለው የውጭ ምንዛሪ ተመን መሰረት ከውጭ የሚመጣው ነዳጅ ዋጋው ከፍ ያለ እንደሆነ የሚናገሩት አቶ አህመድ የዋጋ ጭማሪው እንዳለ ወደ ህብረተሰቡ ቢተላለፍ ጫና ስለሚፈጥር ትልቁን ድርሻ መንግስት እየደጎመው ነው ሲሉ ገልጸዋል።
ዛሬ ሙሉ ለሙሉ አንድ ዶላር የሚገዛበት ዋጋ ቢሰላ ነዳጅ የሚደርስበት እስከ መቶ አስራ ሰባት እስከ ሀያ ድረስ ይደርሳል። ይህንን ዋጋ በአንድ ጊዜ ወደ ህዝብ ከሚተላለፍ መንግስት ከፍ ያለ ድጎማ እያደረገ በአንድ አመት ጊዜ ውስጥ gradual የሆነ የዋጋ ማስተካከያ ስርዓት ነው። በዚህ ሰማንያ በመቶ መንግስት ተሸክሞ ሀያ በመቶውን ተጠቃሚውን እንዲያድስ ማድረግ ይሄ fair ነው የሚል ሀሳብ ነው ያለን።
አስተያየት ሰጪዎቹ ነዋሪዎች ደግሞ በነዳጅ ዋጋ ላይ የሚደረግ ጭማሪ በሌሎች ሸቀጦችና አገልግሎቶች ዋጋ ላይም ተጽዕኖ ስለሚፈጥር ውሳኔው የኑሮ ውድነትን ያባብሳል ይላሉ። ሰይድ ፈንታው ይህን ሐሳብ ካጋሩን አስተያየት ሰጪዎች አንዱ ነው።
የዕለት ከዕለት የሚያሳየው የነዳጅ ጭማሪ በማህበረሰቡ በእኛ ላይ የሚያደርስብን ተጽዕኖ በጣም ከባድ ነው። ምክንያቱም ነዳጁን ተከትሎ ብዙ የሚጨምሩ የኑሮ ውድነት በህብረተሰቡ ይንጸባረቅበታል። ብዙ ነገር የሚጨምሩ ነገር አለ። ከጤፍ፣ ከምግብ፣ ከድንች፣ ከሽንኩርት፣ ከቲማቲም ጀምሮ ብዙ ነገር ይጨምራሉ። ይሄን ያው የመንግስት አካል ይሄን ታሳቢ ቢያደርግ ጥሩ ነው እላለሁ።
ደምሰው አወቀ የተባለ አስተያየት ሰጪም በአሁኑ ወቅት አብዛኞቹ የመንግስት አገልግሎቶች የክፍያ ጭማሪ ተደርጎባቸዋል ካለ በኋላ በዚህ ላይ የነዳጁ ዋጋ ሲጨመር ጫናው የበረታ ይሆናል ሲል ይገልጻል።
ያው ወጪውም እየበዛ ነው። ነገሮች ሁሉ እየከበዱ ነው። አሁን ነዋሪ ላይ ብዙ ጫና አለ። በትምህርት ቤቱ፣ በማንኛውም ኢኮኖሚ ላይ በጣም ህዝብ እየተቸገረ ነው። በትራንስፖርቱም ትራንስፖርት ሲጨምር ያው ዞሮ ዞሮ ህዝቡ ነው የሚጎዳው። ህብረተሰቡ አሁን ደሞዝ ጭማሪ የለውም። በተለያየ ነገር እየተጨመረብን ነው ያለው።
አቶ አህመድ ቱሳ በበኩላቸው አሁን የተደረገው የነዳጅ ዋጋ ማስተካከያ በሸቀጦችና አገልግሎቶች ዋጋ ላይ ለሚደረግ ያልተገባ የዋጋ ጭማሪ ምክንያት አይሆንም፣ መንግስትም ቁጥጥር ያደርጋል ነው የሚሉት።
አሁን የንግዱም ማህበረሰብ ህዝቡም ጋር serious የሆነ message የምናስተላልፈው ነዳጅ በጨመረው ልክ ዋጋ መጨመር ምንም አይነት ግን ነዳጅ የማይመለከተው ሁሉ ነዳጅ ወጪን ጋር ያልተያዘው ነገር ሁሉ ሲጨምር ምን ሲባል እንደዚህ እንደዚያ ነገሮች ህዝቡም ኃላፊነት በተሞላበት ሁኔታ አካሄደው እንዲሰራ ከዚህ ውጭ የሆኑትን ደግሞ serious የሆነ ግብረ ኃይል ቁጥጥር የሚያደርግበት መንገድ አለን።
የነዳጅ ድጎማው መንግስትን በዓመት እስከ አንድ መቶ ቢሊዮን ብር ድረስ ያስወጣዋል ያሉት አማካሪው የዋጋ ማስተካከያው ወደፊት በየሶስት ወሩ ይሻሻላል፣ ድጎማውም በአንድ ዓመት ጊዜ ውስጥ ሙሉ በሙሉ ይነሳል በማለት ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ